hello ጤና ይስጥልኝ። ሶስት ሺ አራት መቶ የሚለው በቴሌግራም ልኬዋለሁ አልገባም።
ምን አሉኝ?
በባንክ transaction ሶስት ሺ አራት መቶ የሚለውን ከሁሉ ስፖርት ወደ ቴሌብር አስተላልፈን ነበርና እሺ ማታ አልገባም። ከዛ በቴሌግራም ላከው ብላን ነበር።
ልከዋል።
አዎ ልከነዋል። በሶስት ሺ አራት መቶ የሚለው አጠቃላይ እንትኑ ባንክ transaction ላይ ሁሉም ነው የሚመጣው።
አራያ ነው።
አ አራያ አዎ አራያ ሀገረ ብሔር አዎ እሺ አራያ ስልኮት በአስራ አራት ቤቱ አይደለም አዎ በዚህ አሁን በደወልንለት ስልክ አይደለም የሁሉ ስፖርት የሚጠቀሙት ሆልስፖርት የሚጠቀሙት በዚህ ስልክ ራሱ ነው። አዎ አስራ አራት ሰባ ስድስት ሰላሳ አንድ ሰላሳ ሁለት አንድ የሚጠቀሙት አይደለም እሱም ሌላ ሆኖ በአስራ አንድ ነው የጠቅ አስራ አራት ሰላሳ አንድ ሰላሳ ሁለት ነው የጠቀመው የትኛው በሁለቱም ነው የሚጠቀመው ግን አይደለም የተቆረጠ ሁሉ ስፖርት የሚጠቀሙ የትኛውን ስልክ ነው?
እንትን ዜሮ ዘጠኝ አርባ ስድስት አርባ ስድስቱ ነው የሁሉ ስፖርት ስልኩ።
አዎ
እሺ አርባ ስድስት ሰማንያ ዘጠኝ ሰማንያ አራት ዜሮ አራት እሺ okay ተላልፎሎታል።
okay thanks thanks